ጤና ይስጥልኝ አሪፍ ፔይ ማህሌት ነኝ በምን ልርዳዎት?
ሰላም የአሪፍ ፔይ ተጠቃሚ ነበርኩ እሺ
እና ትናንትና በዚህ ሰዓት አካባቢ ወደ ሶስት ሰዓት አካባቢ ሰዓቱን እርግጠኛ አይደለሁም እና ወደ ከቴሌብር ወደ ሁሉ ስፖርት በአሪፍ ፔይ አማካኝነት ገንዘብ transfer ለማድረግ ሞክሬ ነበር።
ከየት አሉኝ?
ከቴሌብር ወደ ሁሉ ስፖርት ማለት ነው እሺ
እና ወደዛ transfer ሳደርግ already ቴሌብር ላይ የሚያሳየኝ ሁለት መቶ ብሩ transfer እንደሆነ ነው።
እየሰማሁት ነው ደንበኛችን